ሄሎ ጤና ይስጥልኝ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ Hope Entertainment ሄሎ ሄሎ
አያ አጥኔ መቆፈሪያ ይኖራል ሄሎ ሄሎ ነው ትቆፍርበታለህ።
ሄሎ ሄሎ አሁን ሰር ነው ትቆያለህ። ሮ ተወው ይላል ሄሎ ሄሎ ያ ስላለ መስል
አሎ ጤና ይስጥልኝ።
ራ ተወው
ኦፕ ኢንተርቴንመንት ነው የደወሉት። በአማርኛ ማውራት ይችላሉ ደንበኛችን።
እ ራ እሱ ማለት ማን እዚሁ መጣል ይዤልህ
አብሮ ትግረኛ እያወራ ነው።
ራ ቤት መርጅን አስቸገርኩሽ እ የመጣው
ሄሎ
ዋ ቆጠር ያለው ዋ ዋ እሱ ነበር ዋ እ እዚያ ተቆፈርክማ እዚያ ተጣልም ነው
ሄሎ
እ ሾሙኑ እየመላመርክ እስቲ ደግም ሻምፑ ዘንድ አልፈርጥም ነበር ስለው ላይ
ሄሎ
እንግዲህ አልፈርጥም ዳሁን ከደምስ እና በስ በስ ባይ
ሄሎ
ያኛው አሁን የደረጀ ተይዝ